ናፍቃለው ባይኖቼ ላይ ናፍቃለው ላይ ናፍቃለው ኢየሱሴ ላይ ናፍቃለው ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ ባይታብሶ ከአንተ ጋር በደስታ ኖራለሁ ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ ባይታብሶ ከአንተ ጋር በደስታ ኖራለሁ ተስፋስተኛል ከቶናትተ የዘላለም ፍቅር ኢየሱስ ወደድን የማያልፍ ርስትን አዘጋጀ ካንተ ጋር እንድኖር ቃልም ገባህልኝ የማያልፍ ርስትን አዘጋጀ ካንተ ጋር እንድኖር ቃልም ገባህልኝ ላይህ ናፍቃለሁ ባይኖቼ ላይህ ናፍቃለው ላይህ ናፍቃለው ኢየሱሴ ላይህ ናፍቃለው ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ እንባዬ ታብሶ ከአንተ ጋር በደስታ ኖራለሁ ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ ባይታብሶ ከአንተ ጋር በደስታ ኖራለሁ ጥላትስ ባሙረት ከቶ አታገኝም ኢየሱሴ ወዶኛል ፍጹም አይተኝም ስፍራለኝ በሰማይ ይሄዳለሁ በናፍቃቱም ኢየሩሳሌም ላይ ስፍራለኝ በሰማይ ይሄዳለሁ በናፍቃቱም ኢየሩሳሌም ላይህ ናፍቃለሁ ባይኖቼ ላይህ ናፍቃለው ላይህ ናፍቃለው ኢየሱሴ ላይህ ናፍቃለው ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ እንባዬ ታብሶ ከአንተ ጋር በደስታ ኖራለሁ ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ ባይታብሶ ከአንተ ጋር በደስታ ኖራለሁ በዝች ዓለም ስኖር ምንም ባይመች ችግር መከራው ቢደራረብብኝ ፍቃድን የፈጸምኩ ጠብቀሃል ወደኔ ስትመጣ ያን ጊዜ አርፋለሁ ፍቃድን የፈጸምኩ ጠብቀሃል ወደኔ ስትመጣ ያን ጊዜ አርፋለሁ ላይህ ናፍቃለሁ ባይኖቼ ላይህ ናፍቃለው ላይህ ናፍቃለው ኢየሱሴ ላይህ ናፍቃለው ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ እንባዬ ታብሶ ከአንተ ጋር በደስታ ኖራለሁ ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ ባይታብሶ ከአንተ ጋር በደስታ ኖራለሁ እርዳኝ በኔ ክበር የፍጥረታት ናፍቆት መገለጥ ግንሲያለ በስልጣን ስስራ ማየት ናፍቃለው የፍጥረታት ናፍቆት መገለጥ ግንሲያለ በስልጣን ስስራ ማየት ናፍቃለ ላይ ናፍቃለው ባይኖቼ ላይ ናፍቃለው ላይ ናፍቃለው ኢየሱሴ ላይ ናፍቃለው ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ ባይታ ብሶ ከአንተ ጋር በደስታ ነው ያኔ ችግር እረሳለሁ ያኔ ጭንቀት እረሳለሁ ባይታብሶ ካንተ